ዘበት የራኩትን ድሮ የተውኩትን ወዳጅ አስመኘኝ ዘንድሮ እላለው መልሶ መማኪያው ባረገኝ ፍቅር መታደል ነው እንዲህ ገና ቢገኝ አሰኘኝ ሌላው አልፈልግም ይቅር ሳስብ እንደገና ዞሬ ያለፈውን ፍቅር መውደዱን አድሶት አንድ እድል ቢሰጠኝ የምኖረው ኑሮ እንዴት በጣፈጠኝ ሕይወት ለካስ እውነትም ፍቅር ነው በሀሳብ ታየኝ አብረን የኖርነው ዛሬም ሰላሙን ሳስታወሰው መኖሩን ናፈኩት ከአንድ ሰው ከገፋሁት ሁሉ ለእኔ የሚጸጽተኝ በደስታው መሃል መጥቶ የሚሞግተኝ ሰላሜን አጥፍቶት የሚያነጫንጨኝ አለ እኮ አንድ ፍቅር ሁሌም የሚቆጨኝ ባስታወስኩት ቁጥር ቅር ቅር ያለኝ ከሙሉ ህይወቴ ለኔ ከነፍስ የሚጎለኝ በስስተው መስኮት ዞሮ ያስተዋለኝ ከሁሉ አንድ ፍቅር አልረሳሽ አለኝ ሁለመናውን ሰጥቶ ያደለኝ ብገፋው ከራሴ ጎደለ ወረት ሰላሜን በጠበጠኝ ምን ነበር በፍቅሬ እንዳልቀደም ወሰኝ እንደ ዘበት የራኩትን ድሮ የተውኩትን ወዳጅ አስመኘኝ ዘንድሮ እላለው መልሶ መመኪያው ባረገኝ ፍቅር መታደል ነው እንደ ገና ቢገኝ La